ጤና ይስጥልኝ አብዱራህማን።
አቤት አቤት ስልኝ።
ከ ArifPay ነው የምደውልልዎት።
እሺ
double payment issue ነበር አይደለ? ወደ አዎ።
አዎ፣ እሱ- እሱ ብር deposit ተደርገው አሁን ገብቶልዎታል።
እ፣ አላየሁም። ቆይ አካውንቶቹን check ያድርጉ። በእኛ በኩል resolve እንደተደረገ ነው ያለን መረጃ።
እሺ፣ check አ፣ ያድርጉ።
ገና አልገባልኝም። እስኪ check አድርጓለሁ።
ሌ- አር- check አድርገውት ማንኛውም እ፣ deposit ካልሆነ ወይ ሌላ ችግር ካለ በዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ፣ አመሰግናለሁ።
መልካም ቀን። እሺ።
እሺ፣ ይሁንላችሁ።